ሄሎ ጤና ይስጥልኝ። ከፊታኒ ከኢንተርኔት ወለደው
ዳኒ እባላለሁ። ያሰለየን ሰላም ነው። ያሰለየንታችሁ እሺ
ዛሬ እንትን ላይ ማለት ነው ወረቀት ኮፒ እንትን ያያዘብን ነው ላይ ወረቀት ሲስተሙ ማለት ነው።
እስቲ አንዴ መስመር ላይ ጠብቀኝ። እንኳን እሺ እሺ ገብተሽ ነው የወጣሽው?
ሄሎ ሄሎ፣ ሄሎ አቤት ዳንኤል፣ ሰላም ነው አለን እግዚአብሔር ይመስገን። እንዴት ነህ?
አለን አለን። እንትን system ዛሬ ትንሽ አስቸግሮን ነበር።
እህ፣ ወረቀት እያወጣልን አይደለም።
እሺ፣
ግ- በቃ ግዴታ copy copy እያረኩ ነው እያወጣ ያለሁት እና original ልጆቹ ላይ ነው ይደምርባቸው አ ልጆቹ ላይ ይደምርባቸዋል። ከዛን ደግሞ እንትን አረገልን። ሁለት ደግሞ spin ኡ ደግሞ በጣም stuck ያደርጋል። spin ኡ በጣም ቆም ቆም ያደርጋል።
Okay፣ የ spin ኡን ችግር የለውም። AnyDesk ኡን ላክልን።
የ spin ኡም ማለት ነው።
አዎ አዎ፣ አሁን check ይሄ spin እናደርገዋለን።
ዝም ብዬ የአንዱ ልላክልሽ።
አ፣ ይሄ spin የምታጫውትበት አለ አይደለ?
Yeah yeah እሱ እሱን ላከውና ድጋሚ እንደ አዲስ እንትን ያ ይደረጋል።
አሁን በጣም ብዙ ሰው ስላለ ብዬ ነው ቤት ውስጥ ካቋረጥኩባቸው እንትን ይሆናል።
ግን stuck የሚያደርግ ከሆነ የሚያስቸግር ከሆነ ለአንተም አስቸጋሪ ነው።
Yeah yeah አይ አስተካክልልም ብሎኝ ነው። የእንትኑ አይ ይስተካከላል።
ትንሽ እሺ አይወስድብህም፣ አምስት ደቂቃ ምናልባት እሺ ሰባት።
የእንትኑ ሲሰራልኛል like የወረቀት የሚይዝብኝ
ምንድን ነው one or more bet ይልሃል እንዴ? One or more bet ይላቸዋል።
Yeah እን- one እንትን ይላል በቃ successful ይላል፣ ግን አወጣላቸው
ስል ግን በፖ- በኮፒ ያወጣል።
ኮፒ ግን ያወጣል። አዎ ግን የ cashier ኦቹ ላይ በጣም እያስቸገራቸው ነው። ደግሞ copy cashier one ላይ ብቻ ነው ያለውና አዎ ለዛ ነው የት ነበረ እሱኛው shop የእናንተ?
እ፣ ዳኒ አሰላ አሰላ ነው የሚለው user ኡ አሰላ ነው የሚለው አይደለም አይደል?
እና ውቤ ውቤ ቁቤ ስንት?
ውቤ መቶ ሀያ አንድ Okay በቃ እሺ፣ አንድ የሪፖርት እናደርገውና ይሄንን ሪፖርት እናደርገዋለን። የዛን ግን AnyDesk ኡን ላክልን check እሺ እንድናደርገው።
እሺ ግን እንትን ቆይ ይሄ የእሱ ስለማይቀየር ላክልሽ የድሮን ያው አይደለ እዛ same ነው መክፈታችሁ ነው እንጂ እሱማ ምንም አይቀየርም።
አ በቃ እሺ ልክልሻለሁ እንደዛ ከሆነ እሺ እሺ